hello አብሮ
hello ይሰማል?
አቤት ይሰማል።
ያሲን ያሲን ካሳ አዎ አዎ ከዌትስ ድርጅት ነው የደወልኩት።
እ እ እኛ application ላይ ተመዝግበው ነበረ።
ማን ዊ ፕላስ ዊ ፕላስ
ማን ፍለግ ዊ ፕላስ okay አ አ እኛ application ላይ ተመዝግበው ነበር።
አ አሽከርካሪነት ነው ወይንስ በተጠቃሚነት ነው የተመዘገቡት?
ተጠቃሚነት ነው።
okay እንደሱ ከሆነ እርስዎ ግን የተመዘገቡት ዊ ፕላስ solution provider የሚለው ላይ ነው። provider ደግሞ okay።
የአሽከርካሪዎችና የአገልግሎት አዎ።
ሰጪዎች የሚመዘገቡበት ስለሆነ እርስዎ ደግሞ okay።
ተጠቃሚ ስለሆኑ ዊ ፕላስ solution user የሚል አለ እሺ user እቀይራለሁ።
የሚል አለ እሱን አውርደው እሺ አገልግሎቶቻችንን መጠቀም ይችላሉ። አሸናፊ እሺ የሚያደርጉትን refer code እዛው ላይ ማግኘት ይችላሉ ማለት ነው። እሱን እሺ በማጋራት እሺ ስልጡን ይሞክሩ።
እሺ እናመሰግናለን። በጣም መልካም ቀን።
እሺ